ሄሎማየ ወይ ይኸውልሽ እነዚህ ያልታረሙኝ ቁጥሮችን ልኬያቸዋለሁ። ቁቁ ያልታረሙልኝ ቁጥሮች ነበሩ የማታ ተብዬ
ያልታረሙ ጨዋታዎች ናቸው። ትኬት ቁጥሩን ይዘዋል።
አዎ፣ ልኬያለሁ በቴሌግራም ላይ እሺ፣ ቴሌግራም ማን ልበል ስሞትን እ ታደለ ታደለ ታደሰ ታደለ ታደለ ታደለ ጠኑ የሚለው ነው።
አዎ ማ ያሁን የላኩት እና እንትን withdraw ደግሞ እንዲ- እንትን ያለኝ
እሺ እነዚህ አራቱም አልታረሙለትም።
አልታረሙም። አዎ
እሺ check እናስደርግና አዎ።
እዛው ላይ text አደርግሎታለሁ። ቴሌግራም ላይ ይጠብቁ።
እሺ እናቴ እንትን ቴሌ ብር ደግሞ withdraw ለማድረግ ምን እየሰራልኝ አይደለም፣ አልመጣልኝም application ኑ።
አዎ ቴሌብር withdraw ትንሽ ይቆያል። ይጠብቁ።
እሺ እሺ እሺ እሺ መልካም ቀን።